ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት ደህና ነሽ?
ምን ልርዳ?
ሙሽራ ብር ጠፍቶብኛል። ትናንት ማታ
መቼ ነበር ያደረግከው?
አ፣ ትናንትና አራት አራት ሰዓት አካባቢ።
እ፣ text ኡን ልከህልን ነበር ቴሌግራም ላይ?
አዎ
እሺ፣ ያው የተወሰኑ transaction ኖች እየገቡ ስላልሆነ አሳውቀናል። እሺ ትንሽ ጠብቁን።
እሺ፣ check አድርገው። ትናንት ማታ ነው አራት ሰዓት እሺ፣ በዚህ ነው ቁጥር
አይደለም፣ በዜሮ ዘጠኝ ሰላሳ አንድ
እ፣ እሺ ንገረኝ።
ዜሮ ዘጠኝ ሰላሳ አንድ አልሽ።
አ
okay፣ አርባ ሰባት አርባ ሁለት
እሺ፣ አርባ ሰባት አርባ ሁለት ሀምሳ ሁለት
እሺ፣ ስንት ብር ነበር?
ዘጠኝ መቶ ብር
እሺ ሄሎ፣ እ፣
አዎ process ላይ ነው የሚለው። ትንሽ ጠብቁን። እሺ።
እሺ ጠብቅ።
አዎ።
መስመር ላይ መስመር ላይ አይ አይደለም፣ እ፣ ትንሽ ሊቆይ ስለሚችል እስከ በኋላ ድረስ ይጠብቁን።
እና አራት ሰዓት በኋላ እናንተ አይሰሩም አብናት አዎ አይ መግባ እኛ already እናሳውቃለን፣ ወይ ደግሞ deposit text ኧን ቴሌግራም ላይ ላክልኝና ላሳውቅልክ።
አሁን account ኡን ልላክልሽ አዎ ላክልኝ።
በፎቶ
አዎ ኦኬ ስክሪንሻት አድርገህ ላክልኝ።